चेक करा रही हूँ आपको मतलब तो
हाँ बोलता था
ሰላም ነው
አለ አለን።
እየሰራ አይደለም እውቀቱ አሁን ሲስተም እየሰራ አይደለም፣ አሳውቀናቸዋል። እሺ ይስተካከል- እያለ ነው።
የተስተካከለ ነው፣ ይሄ የተስተካከለ ነው፣ አሳውቀናቸዋል ለፕሮቫይደሮች
ብሩኬ ነው ማን ማን ያለው ከፍቻለ
አሉ። ሁለቱም አሁን እነሱ ናቸው ያሳወቋቸው። እሺ ሁሉም ጋር ነው። እሺ ያው customer ም እየሰራ ስላሉ ነው።
ማንነብን ሰው እንትን እያለች ነው እሺ እሺ አሳውቀናል። ያው system የተስተካከለ ስለሆነ ትንሽ ጠብቁ።